ጤና ይስጥልኝ በሽቶች
ሰላም ነው።
ሰላም ነው አለ።
ማታ withdraw አድርጌ እሺ
ገንዘቡ አልገባም confirm ብሎ ነው ያንትን አለው። ሌላዎቹን ሲገባ balance ምናምን እያለ አስገብቶ ነበር account history ላይ።
okay አንዱ ብቻ አልገባሉትም።
አንዱ ደግሞ አልገባም። የሆነ ሶስት ሺህ ብር ልኬ አልገባም አየር ላይ።
በዚህ ቁጥር ነው
አዎ በዚህ እደውልበት። እሺ እሺ
እ?
confirm እሺ confirmation ስለሚጠይቅ ነው። አንዴ check ላድርገው።
እሺ hello ሁለት ሺህ ብር ነው የላኩት ወደዚህ ቁጥር።
እ? አዎ
okay text ገባሉት አሁን?
አዎ እሺ ገብቶሎታል። confirm መደረግ ስለነበረበት ነው።
አይ እሺ thank you እሺ እኛም እናመሰግናለን። መልካም ምሽት።
አይ